Hello ጤና ይስጥልኝ።
Hello ጤና ይስጥልኝ።
አብሮ ይስጥልን። በዩቲዩብ
የዩቲዩብ
Hello hello ነው ማሰለጥን ወይስ አዲስ?
አዲስም የመዘገብን ነው። በአካል ሰኞ ዕለት እንጀምራለን። Hello ጤና ይስጥልኝ። ሄሎ ጤና ይስጥልኝ። ሄሎ ጤና ይስጥልኝ።